ቴክኒክ ጤና ይስጥልን ቤት ቤት
ትኬት ሰው ሰጥቶኝ ነበረ።
ምን አልከኝ?
ትኬት ሰው ሰጥቶኝ ነበረ።
እሺ
ማንቸስተር ያሸንፋል፣ አርሰናል ያሸንፋል የሚል ይሁን አይሁን ማረጋገጥ ፈልጌ ነው።
ይቅርታ አልሰማሁህም። ምን አልከኝ? ማንቸስተር
ያሸንፋል፣ አርሰናል ያሸንፋል ይሁን አይሁን መሆኑን ላረጋግጥ ፈልጌ ነው።
እሺ
እኔ ቼልሲ ደጋፊ ስለሆንኩ ሁለቱንም እንዲሸነፉ ስለፈለኩ ነው። አይደል የሰጡኝ ትኬት ላረጋግጥ ብዬ ነው። የሰጡኝ እንትኑ ልንገርሽ እሺ cashier code ዱ ንገረኝ።
ሰባ ሰባት አስራ አንድ ነው መጨረሻው።
እሺ እ፣ ትኬት ነው አይደል የቆረጥከው ሱቅ ላይ አይ ትኬቱ ነው ቆርጦ የሰጡኝ።
እኮ ማን የቆረጠው አንተ ነህ?
አይ ጓደኞቼ ናቸው የቆረጡ።
እሺ እ፣ ከስር cashier code የሚል አለ አይደለ?
እ?
cashier code የሚል አለ አይደል? ከስር አ አ እሷን ንገረኝ።
የመጨረሻው አ
cash code አስራ- አስራ አንድ እሺ
ሀያ ሶስት ሀያ ሶስት ሰማንያ ስልሳ ስድስት ሰማንያ አራት ስልሳ ስድስት
እሺ ማንቸስተር እና ዩና- ማንቸስተር ዩናይትድ አይደለ? እሱን ነው ማወቅ የፈለግከው?
አ ማንቸስተር ያሸንፋል፣ አርሴናል ያሸንፋል ወይ ነው
okay ሁለቱም የተለያዩ ናቸው እኮ አስቶን ቪላን እና አርሴናል ናት- አርሰናል ነው አንዱ የ- ገባኝ።
ሁለት- አይ ሁለቱም ሁለት ጨዋታ ናቸው እና አዎ፣ እኔ ዊን ቱ ይሸንፋሉ ካልክ- ነበር ያልኳቸው ያልኳቸውና win two ካልክ ለምሳሌ አሁን ማንቸስተር የመጀመሪያው ጨዋታ ማንቸስተር ይሸነፋል ነው ያልከው አንተ። win two ነው ያልከው።
አ ይሸንፋል። አ አዎ እ፣ ያኛውንም ልክ እንደዛው አርሴናል ያሸንፍ አርሴናል ያሸንፋል። አዎ ሁለተኛውን አርሴናል ያሸንፋል፣ አንደኛውን ደግሞ ማንቸስተር ይሸንፋል ነው ያልከው።
አይ አይ win two ማለት በዚህኛው በኩል ያሉት ናቸው። እሺ አ፣ ሁለተኛ አይ፣ ላይ ያሉት ማለት ነው።
ስላልገባኝ ነው ሲሰጡኝ ስላልገባኝ እንትን ካሉ ካሸለሙኝ አይቀር ልወቀው ብዬ ነው።
እሺ እሺ ግን መልካም ሁለቱም win two ነው የሚለው እኮ win two ማለት ደብሊቱ።
win two ማለት ይኸውላ አሁን ለምሳሌ አርስ- አ- አስቶን ቪላል እና አርሴናል አሉ አይደለ? አንደኛው አዎ።
ከፊት ያለው ጨዋታ አስቶን ቪላል ነው አይደል? ሁለተኛ ላይ ደግሞ አርሴናል ነው። ስለዚህ win two ካልክ አርሴናል ነው ማለት አ፣ ነው።
okay በስማቸው ማለት ነው።
አዎ win one ከሆነ ደግሞ አስቶን ቪላል ያሸንፋል እያልክ ነው ማለት ነው። ስለዚህ አንተ win two አዎ።
ነው ያልከው ማለት ነው። አሁን አርሴናል እኔ ያሸንፋል ደግሞ ሁለቱም ይሸነፋሉ አላልኩም ምናምን ብዬ ተበሳጭቼ ነበር። የቼልሲ ደጋፊ ስለሆንኩ እንደዚህ ነው ያልከው። እሺ አይ አይ እሺ፣ መልካም እድል።
እሺ አመሰግናለሁ።
እሺ